ሄደው ጤና ይስጥልኝ።
አብሮ ይስጥልኝ። ድሬዳዋ ለሚካሄደው ስታር ኮሜዲን ለመመዝገብ ነበር።
እሺ ስምዎት ይንገሩ።
አዳነች ጌታቸው
እሺ ቁጥር ይንገሩ።
ዜሮ ዘጠኝ ሰላሳ አምስት ሰላሳ አንድ ሰላሳ አምስት እሺ ሰላሳ አምስት ስልሳ ሶስት ስልሳ ሶስት ሀምሳ
እሺ ሰባ አምስት
እሺ መደበኛ ነው VIP መደበኛ ለስንት ሰው እኔ እዳ አንድ ሰው እሺ እ ትኬቱን ነገ ከጠዋት ጀምሮ እዛው በቦታው ያገኛሉ አሁን ክፍያውን እዛው ነገ መክፈል ሲሄድ ይችላሉ እዛው አለ
አዎ ነገ ከጠዋት ጀምሮ አለ አስራ አንድ ሰዓት ፕሮግራም የሚጀምርበት ነው እሺ አስር ተኩል ብሄድም አገኛለሁ ማለት ነው አዎ አዎ ተመዝግቤ ያለው ብለው ትኬቱን ቆርጠው መግባት ይችላሉ እሺ አመሰግናለሁ እሺ